hello
ሰላም ነው። የአብ ነው እግዚአብሔር ይመስገን።
የአብ እሺ፣ የምንደውለው ከ We Plus Solution የሚባል ድርጅት ነው።
okay ከ We Plus
እሺ We Plus እና We Plus አንድ app develop አድርገው ነው እና እዛ ውስጥ ላይ ከሀምሳ በላይ የሚሆኑ service እ፣ የሚሰጡ ድርጅቶችን ያካትታል እና አንደኛው የእናንተ አይነት ነው እና እዛ ውስጥ ያለምንም ክፍያ እንድትመዘገቡ ነበረ እ፣ እንትን እቃ ሱቅ አላችሁ? ነው?
እ፣ ለጊዜ የለንም። ያው
እሺ እዛ ላይ እንድ- እ፣ promote እንድታደርጉ ነበረ እንደ online shopping ማለት ነው የእኛን እቃዎች ነው እ?
የእኛን እቃዎች ነው promote እናደርገው።
አዎ እቃዎችን የምትሸጣቸውን አዎ አዎ promote ምንድን ነበር website ያልሽኝ?
We Plus We Plus አዎ
okay እና ፍቃደኛ ከሆንክ link እንድልክልና እዛ app ኡን አውርደ እዛ ላ- እዛ ውስጥ እንድትመዘገብ ነበረ።
okay እ፣ እሺ አሳውቅሻለሁ።
እሺ እሺ አመሰግናለሁ። መልካም ቀን።
እሺ